Hello.
Hello
Hello፣ አቤት ዮናስ ነኝ። እባክዎ ምን ልርዳዎ?
እ አንድ እንትን ትኬት check አድርግልን እስኪ ወንድሜ
እሺ፣ ትኬት number ኡን ይንገሩኝ።
አስራ ሶስት ሀምሳ ሁለት
ቆይ አንዴ መስመር ላይ ጠብቁኝ። ትኬት ነበር እዚህ ጋር ነው። አስራ ሶስት ሀምሳ ሁለት
አስራ አምስት አስራ ሶስት
እሺ ስለዚህ ምንድን ነው የሆነቦት?
እና አይ ምን እንደሆነ ትነግረን ብዬ ነው ሎስት ነው ሎስት ነው። ሁለቱ ወጥቷል። እ, ሎስት ሁለት ሆኗል።
ይባላል።
አዎ
አ፣ እሺ እሺ እሺ፣ እናመሰግናለን ስለ ወደቡን። መልካም ቀን።
እሺ ሁለት ኩላል